hello ጤና ይስጥልኝ ቤት ቤት
withdraw አድርጌ ብር ከትናንት ወዲያ ትናንትም ደውዬ ነበረ እስካሁን አልገባም።
okay እሺ፣ አሁን በደወልክበት ቁጥር ነው ቤት ቤት የምጠቀመው።
ዜሮ ዘጠኝ አስራ ሌላ እሺ፣ አንዴ እሺ፣ ዜሮ ዘጠኝ አስር እሺ፣ አርባ አራት እሺ፣ ሰባ አርባ ዘጠኝ
መቼ ነበር?
ከትናንት ወዲያ
አራት መቶ ብር አዎ፣ አልገባም።
አዎ፣ በሳንቲም ነው ያደረከው። በሳንቲም ፔ
እንዴት በሳንቲም አዎ፣ በሳንቲም pay ነው ያደረከው እና የሳንቲም pay transaction ኦች ደግሞ pending ላይ ናቸው እና ይስተካከላሉ። እሺ፣ ያሳውቀናቸዋል፣ ይስተካከላል።
አ፣ እኮ መቼ ነገ ምናምን እስከ ነገ ምናምን አይገባም።
እስከ ነገ ይስተካከላል። አዎ፣ አሳውቀናቸዋል። የብዙ ሰው transaction ነው እንደዚህ የሆነው እና ይስተካከላል። አሳውቀናቸዋል። አዎ፣
እሺ።
እሺ